ሰላም ጤና ይስጥልኝ። ብቻ ኢትዮጵያ ሄለን ኤምባኮ የምንርዳው?
አሁን የደወልኩልሽ ልጅ ነኝ። ስልኩን ልስጥሽ?
አዎ ስጠኝ።
ዜሮ ዘጠኝ አስራ ሶስት እሺ
ስልሳ አንድ እም፣
አርባ አንድ አርባ አንድ
ዜሮ ስድስት ሙሌ ይባላል።
ዜሮ ዘጠኝ አስራ ሶስት ስልሳ አንድ አርባ አንድ ዜሮ ስድስት አዎ ሙሌ ይባላል። ይህንን በፍቅር አምላክ ገንዘቤ እንዲመለስልኝ አድርጉ። ገንዘቤ ካልተመለሰ ግን እኔ የማረገውን አረጋለሁ። እየነገርኩሽ ነው።
ገንዘቡ ሳይሆን የተወሰደበት ትልቁ ሲሊንደር ነው አይደል? ደንበኛችን ትልቁ ሲሊንደር ነው። በ- እኔ በእግዚአብሔር እሺ፣ ችግር የለውም ደንበኛ አንቀርቅ ሰው እየተመልሽ
ችግር የለውም ደንበኛችን።
ለምን መሰለሽ እየሰማሽ ነው።
አዎ እየሰማሁ ነው።
በንብረት ቀልድ የለም። እን- የሚጎዳውን ልጅ እኔ መጥቼበታለሁ። ለ- ስራውን ሲሰራ ስራውን ሲሰራ ይኸው ስራውን ሲሰራ የሰው ንብረት ወስዶ ስራውን ሲሰራ ልጆች ጎድተውን ሲሰራበት የዋለውን ብር ነው ይዘውበት የሚሄዱት።
እህ፣
ትክክል ነኝ አረለ?
ልክ ነው ልክ ነው ደንበኛችን።
በቃ እኔ ኤለን ነው ስምሽ አረለ?
ሄለን ነኝ። አዎ እኔ ነገም ተነጎዳም ስለምደውልልሽ መጀመሪያ በ- በእናንተ ሄጄ እናንተ ማችሉ ከሆነ ነው እርምጃዬን የምወስደው።
እሺ ደንበኛችን፣ ችግር የለውም። ይሄን ለሚመለከተው አካል በደንብ ነው ማስተላልፍሎት።
አዎ ይጎዳል፣ በይ ይጎዳል፣ ይጎዳል፣ ልጁ ይጎዳል። የሰው ንብረት ይመለስ በይና አትመልሽልኝ።
እሺ አስመልስሎታለሁ። ችግር የለም።
ኤለን በቃ ደውልልሻለሁ።
ንገሩኝ፣ ስሞትን ይንገሩኝ ደንበኛችን።
የኔ በሻ ነው በሻ ማን አሉኝ?
በሻ መሀሊት ግሮሰሪ።
በሻ አዎ የእርሶ ስም ነው? በሻ አዎ በሻ ማን?
ለማ በሻ ለም አ እ- የት አካባቢ ነው ደንበኛችን?
ጀሞ ሶስት ማህሌት ግሮሰሪ
ጀሞ ሶስት ነው።
ማህሌት ማህሌት ግሮሰሪ እ እሺ ማህሌት ግሮሰሪ ነው። እ፣ ጀሞ ሶስት ግን ምን አጠገብ ጋ ነው? specific ቦታ አለው?
ገብርኤል ቤተ ክርስቲያን
ገብርኤል ቤተክርስቲያኑ ጋር።
አዎ ይኸው እኔ በፍቅር ነው በቃ በዳኝነት በሽምግልና ልጨርስ ብዬ ነው። እሺ እሺ ችግር የለውም። በዚህ ስልክ የስራ ሰው የስራ ሰው እርምጃ አይወስድም ቶሎ። መጀመሪያ በሽማግሌ በሰው አስጨርሶ ከአቅሙ በላይ ሲሆን ነው እርምጃ የሚወስደው።
ልክ ነው ልክ ነው ደንበኛችን። ይሄ ስልክ በእርሱ ልመዝግበው። በዚህ ስልክ በደወሉ የራሴ ነው። እዛ ላይ በተደጋጋሚ እኮ እየደወልኩላችሁ ነው።
እሺ ደንበኛችን፣ በቃ መዝግቤ አስተላልፍሎታለሁ። ስለተፈጠረው ችግር በጣም ይቅርታ እንጠይቃለን። ሌላም ረዳሁት ነገር አለ?
ሌላ ምንም ችግር አይና እደውልልሻለሁ ያለውን ነገር እሺ እሺ እሺ እሺ እሺ ስለደወሉ